ሄሎ አቤት ወይ እንዴት አደረጋችሁልኝ? አልደ- ደውላለሁ ብለሽ አልደወልሽም።
ምን ነበረ?
እዚህ ከየካቲት አስራ ሁለት አሁን ደውለን ነበር።
አምቡላንስ ነው አይደል?
አ
ሌላ ስልክ አልተደወለላችሁ?
ማንም አልደወለም።
በሰጣችሁን ስልክ በመጀመሪያው ስልክ አስተላልፈናል፣ ይደውላሉ።
አ በመጀመሪያው ስልክ አዎ፣ በደወላችሁበት መጀመሪያ
በለጠው ኪም ስልክ ተደውሎልሽ ነበር። ስትሩ የስልኬ ማን ነው? ሄሎ አቤት እስቲ አንድ ሄሎ አቤት።
እ፣ ዋሽንግተን ነሽ?
አዎ እሺ አናግሮሽ ነበር። ካርድ ዘግቶብን ነው እኮ እመቤት።
እኮ ቁጥር አገናኘሁ።
አገናኘሽ ያለው በሌላ ስልክ አልተደወለላችሁ?
እኔ እንጃ የተደወለ ቁጥር ነበር ስልክ ይዤ ስለነበር አላነሳሁትም።
እኮ መልሳችሁ ደውሏ ታዲያ።
እሺ እኔ እመቤት፣ እሺ እንደውላለን። ስለዚህ ተላልፏል አይደለ?
አዎ።
ባናገረሽ መሰረት ዶ- ሐኪሙ አዎ እሺ፣ እሺ ማ thank you